ይስጥልኝ ፓፓ።
hello
ሰላም ይስጥልኝ።
ጤና ይስጥልኝ። የሆነ ብር ዛሬ ሂሳቤ እንኳ ጠፋል። እ?
ምን አሉ?
አባ ቤቱ
አማርኛ ኦሮምኛ አንችልም። አማርኛ ወይ እንግሊዝኛ ከቻሉ
ጌም እየጫወትኩ እንትን ሶስት መቶ ሀምሳ ሶስት መቶ ሀምሳ ወደ ቴሌ ብር ልከለው ብዬ አጣሁ። ከዛ በኋላ
ምን- ምን አሉ?
ያ ጌም ጋር
እ?
ደስ ቤቱ ጋር
ቤት ቤት ላይ
አዎ
እሺ፣ ዲፖዚት አድርገው ነው
አ
deposit አድርገው ነው።
አዎ ወደ ቴሌ ብር ላካ- ልካለው ብዬ ከዛ በኋላ አጣሁ።
ወደ ቴሌብር ሲጠይቀው
ቴሌ ብር ጠየኩና እዚያ ጋር የለም ተባለ።
withdraw አድርገው ነው። ወጪ ጠይቀው
አ
ወጪ ጠይቀው ነው።